hello ሰላም ጤና ይስጥልን። ቺፕቺፕ ጤና ይስጥልኝ እመቤት።
አብሮ ይስጥልን። ሰላም ሽንኩርት ፈልጌ ነበረ።
እሺ፣ application አሉት?
application እኮ እምቢ አለኝ እና አዎ እም፣ በ application ነው አዎ፣ በ application ነው የሚቻሉ። እዛ group ሶስት ሶስት ሰው እየሆኑ እም?
ሶስት ሰው እየሆኑ group ላይ በ application ነው ማዘዝ የሚችሉት። አዎ
አዎ፣ አሁንም ሶስት ሆነን ነው እና አዎ፣ ሶስት ሆኗል። አሁን ቀንሷል።
እ?
individual ም ይቻላል፣ ግን delivery ም ስለሚቆርጥቦት ነው መቶ ሀምሳ ብር።
እኮ እንትን ነው አሁን ሶስት ሆነን ነው ሶስት ሆነን ነው የምናዘው አዎ፣ ሶስት ሰው ነው ያለው አሁን። ሽንኩርት ሶስት ሰው አዎ።
ነው የሚያስፈልገው።
እኮ እ፣ የግ- application ኑ ነው create group ብለው group መስራት እዛ ማለት ነው የሚችሉት።
okay፣ እንዲህ አንዴ፣ በሰፊው
ኦኬ፣ okay፣ application ኑ ያውርዱትና እንዴት እንደሚያዙ ወይም እንነግሮታለን፣ ይደውሉልን።
እሺ፣ እሺ፣ እናመሰግናለን። እሺ፣ በቃ።
thank you፣ እሺ።